ሄለን
አብነች ወይ አብነች እንዴት ነህ?
ሰላም።
እሺ ኮፍያ አልታዘዝንም እያሉህ ነው።
አዎ እዛው ነው ታዝም ይስከው ላገናኝ ሄለን አገናኙኝ ነው እሺ
ወይ አገናኘኝ።
አለ አለ ጤና ስጥልኝ ኮፊ በርገር ነው።
አዎ አዎ እሺ
እሺ ከቢው ነበር በ order number መቶ አምስት ዜሮ ዜሮ ሰላሳ ስምንት order አልተቀበላችሁም?
almost አሁን ነው ኔትወርክ እምቢ ብሎ አሁን ነው የገባልን። ለዛ ነው
okay ምን ያህል ደቂቃ ይቆያል ከዚህ በኋላ?
ከዚህ በቃ almost አምስት ደቂቃ ከዛ በላይ
በቃ አምስት ይቅር እሺ can- cancel ይሁን።
ይኸው እንትን ብለዋል። አ፣ ደርሷል እኮ almost ሊወስደው ነው
አይ፣ ሰዓት እ?
ከዚህ በኋላ አይ ይኸው customer ደርሷል።
አይቀበለንም ሰዓት ስለሄደ እ፣
አባት ሰዓት ስለሄደ አይቀበለንም customer ለዛ ነው። እሺ እና ይቅር
can- cancel ይሁን አዎ